hello፣ ጤና ይስጥልኝ አቤት ጤና ይስጥልኝ። withdraw አድርጌ ያልገባልኝ ነበር።
እሺ፣ በዚህ በደወልክበት ቁጥር ነው አይደለም። ዜሮ ዘጠኝ አስር ዜሮ ዘጠኝ አስር
ዜሮ ዘጠኝ አስር ስልሳ ስድስት ስልሳ ስድስት ዘጠና ሀምሳ አራት አዎ ወደ ዜሮ ዘጠኝ አስራ አንድ
ምን
የላኩበት ቁጥር
አይ የቤተሰብ ቁጥር ነው ፈልገው። ይሄ ማለት ስማ አሁን ነገርኩህ አሁን አሁን የነገርከኝ ነው።
እስቲ ይሰራልሻል እንዴ? ቲቪ እስቲ ሞክሪው። ስንት ብር ነው?
እ፣ መጀመሪያ ሶስት መቶ ከዛ በኋላ ስምንት መቶ
ስምንት መቶ እና ሶስት መቶ አዎ እሺ። ወደ ዜሮ ዘጠኝ አስር
ነው አይደለም ያስገባሁት ወደ አስራ አንድ ሰባ ሶስት አርባ አምስት ሰማንያ ሶስት
ወደ ምን ቴሌ ብር ነው?
ወደ ቴሌ ብር አዎ
ዜሮ ዘጠኝ አስራ አንድ ሰባ ሶስት አርባ አምስት አርባ ሰማንያ አምስት ሰማንያ ሶስት አዎ ሶስት አዎ። አንተ ነህ አይደለ?
አንተ ነህ አዎ ወደዛ ገብቶልሃል ሶስት መቶ ብር ነው።
okay
ሶስት መቶ ብሩ ወደዛ ገብቶልሃል።
እሺ ስምንት መቶ ብር ሶስት መቶ አዎ ገብቷል ስምንት መቶ ስምንት ስምንት መቶ መቶ አልገባም መቶ ሁለት ስምንት መቶ ጭጌ ያደረኩት ነው
ሄሎ ሄሎ ቆይ አቤት ስምንት መቶውን ዲፖዚት ነው ያደረግከው እኮ
አይ ዊዝድሮ አደረኩኝ አዎ
ስምንት እ?
መቶ ስምንት መቶ ዲፖዚት ነው ያደረግከው ማለት ወደ ቤስት ቤት ነው ያስገባው።
ኖ ዊዝድሮ አድርጌያለሁ ከዛ በኋላ
ከዛ በኋላ ወስዶ አድርገሃል።
አዎ
እሺ ቆይ አንዴ እስኪ። deposit መጨረሻ ላይ በቃ ስምንት መቶ ነው ያደረግከው እኮ withdraw አላደረግክም።
አቤት አቤት withdraw አላደረግክም። ስምንት መቶ ብር deposit ነው ያደረግከው። ሶስት መቶ withdraw አደረግክና እም ከዛ በኋላ ስምንት መቶ ብር deposit አደረግ። ከዛ በኋላ game ኦች እንደውም ተጫውተሃል። አቫታር የሚባል አይደለ?
አዎ አዎ አቫታር የሚል game ኦች የተጫወት አዎ።
ነበር። win ያደረግካቸዋለ ምናምን አልወጣህም። ስምንት መቶ ብር ያወጣኸው የለም።
ያው ስለዚህ ጌሙ ላይ ሊሆን አለው ጌሙ ላይ ቼክ አድርገው።
እሺ
ችግር የለውም።